ሰውየው
አለን ሰላም ነው ማ እንትን ነበረ ብር የምከፍለው አለች ገብታለች እንደ ፋይናንሷ
አላወኩም። ምን ነበር?
ብር ነበረኝ እና ብዙ ቀን ፋይናንሶች ላይ ያመለከትኩ ነበር እየጻፍ አዎ
አዎ አልገባች ክና ነው እያሉ ሰባ ቀን አለፈኝ የምን ብር ነው?
ሰውየው ስም ከነ እንትን ነው ዲፖዚት ካሽ ነበር ያደረኩት እና በቼክ አድርጌያለሁ ሰባ አዎ።
ስምንት ቀን አልፎኛል እሺ አያስፈልግም።
ከዛ በካሽ ይመለስልሃል ጻፍልን ቡክህን ላክልን እያሉኝ ስምንት ቀን ሆነ ደውልላቸው ነው።
አ፣ ልጅቷ አልገባችም። ልጅቷ ስትገባ ምናምን ግን ይህን ሁሉ ቀን እንዴት አገባም?
ማን ነው የሚልክ እንደዛ?
ሳይኮት ሲሄድ የትኛው እንደሆነ አላ ፋይናንሶች
አንተ እስኪ ፋይናንስ ላይ ገብተሽ አሁን ብታየው ብዙ ጊዜ ነው የጻፍኩት። እ፣ ሳምንት አለ ልትደውል አይሻልም?
አላላ እነሱ ጋር እ ሰጠኝ ደወል መደወል አይሻልም? በፋይናንስ ክፍል
እ፣ ሻይ ምናልባት እ፣ ማን ልበል?
የእኔ- ይቅርታ አንተን ተመስቴን ተመስቴን ተመስገን። የት ነው?
አዳማ
ስንት ብር ነው?
ሰላሳ አምስት ሺህ
እኔ የምልሽ ቴሌ- ቴሌግራም ላይ ብታዩ ስምንት ስምንት ቀን አልፎታል። ሁሌ እሺ፣ book ራሱ አንዴ ራሱ ብዙ ጠብቀኝ።
ጊዜ ነው ያለው።
hello፣
ወይ እሺ ስላልነበረች ነው። እሺ እስቲ ለማንኛውም ስትደውል
ወደ እነሱ አ
ያው ብደውል እኮ መፍትሄ ካልሰጡ ይሻላል፣ ቢያንስ መደወል ይሻላል።
እሺ በቃ